ጤና ይስጥልኝ። ከፍተኛ ትምህርት ቤት ምንደርደው
ብር አምስት ሺ ሁለት ሺ እና ሶስት ሺ ብር ወደ ቴሌ ብር ልኬ ነበር። በሳንቲም አልገባልኝ።
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ
hello፣ አቤት ጤና ይስጥልን። hello፣
አቤት አቤት።
አይሰማም?
ይሰማል እሺ፣ ይሰማል።
ስልክ ንገረኝ። withdraw ነው deposit?
withdraw እሺ፣ ስልክ ንገረኝ። አንዴ ይቅርታ።
እሺ አርባ አንድ እሺ፣
አስራ ሶስት እህ ሀያ ዘጠኝ አርባ ዘጠኝ አሁን በደወልኩልኝ ስልክ ነው እሺ። ትናንት ነው ዛሬ?
ማታ።
አንዴ check ላድርግ። ለመስመር ላይ ጠብቅ።
እሺ እሺ እሺ።
ስንት ብር ነበረ?
ሁለት ሺ ሶስት ሺ እና አምስት ሺ
እሺ፣ የቴሌ ብር ቁጥር አርባ አንድ አስራ ሶስት አርባ አንድ አስራ ሶስት ሀያ ዘጠኝ አርባ ዘጠኝ ይሄ የደወልኩበት ነው።
እሺ ሁለት ሺ ሶስት ሺ እና አምስት ሺ አይደል?
አዎ።
እሺ confirm አድርጌልሃለሁ። አሁን check አድርገው። እሺ ገብቶልሃል።
እሺ እሺ እሺ እሺ መልካም ቀን። ስለደወልክ እናመሰግናለን።
እሺ